ሄሎ
ሄሎ ወይ ደውለሽ ነበረ?
አዎ ተቋርጦ አዎ ሲጠብቅ ጠፋ።
እሺ
ማለት የሞላችኝ ነበርና
ድምፅሽ አይሰማም ማይ ትንሽ የሞላችኝ ነበር።
አዎ የሞላው እ ጨርሼ ነበር license ልካለው አልሽኝና ማስታወቂያ ለ social media እንሰራለን ፈቃደኛ ከሆንሽ ማስታወቂያ ማሰራት ትችያለሽ ለሱቅሽ ብዬሽ ከዛ ተቋረጠ መሰለኝ
እሺ ደስ ይላል። ምን ላይ ነው የሚተላለፈው?
social media ላይ ማስታወቂያው ለራሴ ነው።
እ
ማስታወቂያው ለራሴ እንትን ማለት እችላለሁ።
no እኛ እድል እየሰጠን ያለ ነው። ከኛ ጋር የሚሰሩ አርቲስቶች ከነሱ ጋር ቀረጻ እናካሄዳለን የመረጥናቸው ሱቆች ላይ። ያንን ግን እ የተመረጡ ድርጅቶች እና ሱቆች ፈቃደኛነታቸውን እንጠይቃለን። ማለት እድል ቢሆንም እንጠይቃለን። ግን ማስታወቂያው ለ social media ነው።
አስገባኝ።
እሺ ይቻላል።
ጥሩ ይሁን እፈልጋለሁ። አዎ እሺ የምንመጣ ጊዜ ቀድመን ነው የምናሳውቀው። እሺ መልካም ቀን፣ አመሰግናለሁ። እሺ እሺ